hello ዛሬ ይገኛል።
ወዴት ነው የፈለጉት? ጋሽ እ ወደ ባሌ ሮቤ ወደ ጎባ አዎ፣ ወደ ጎባ ለነገ ነው ያለው፣ ለዛሬ የለም።
ለነገ ይኖራል።
አዎ ጠዋት አንድ ሰዓት ከሀምሳ አምስት እና ዘጠኝ ሰዓት ከሀምሳ አምስት ላይ አለ።
እሺ በቃ ቁረጥ። ከ ለስንት ሰዓት ላርግሎት?
እ ጠዋት አንድ ሰዓት ከስንት ነው?
ከሀምሳ አምስት
በቃ ቦሌ ያገሩ
እ ቦሌ እንትን ሚካኤል
ቦሌ ሚካኤል እ በዚህ አድሮ ጠዋት ቢመጣ አይሻልም? በቃ ለጠዋት ለጠዋት ነው የሚፈልገው።
ይችላሉ። አስራ ሁለት ሰዓት ተኩል ሲል ኤርፖርት መድረስ አለቦት።
አስራ